Hello ሰላም ጤና ይስጥልኝ። ቴሌቪ
game የሚለው ነገር ለመጠየቅ ነበረ።
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አሉ።
game ኦችን እንዴት ነው የማገኛቸው?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ፣ ሶስት ቁጥር ላይ ለመጫወት እና ሰባት ቁጥር ላይ ቋንቋ መምረጥ ነው።
ለመጫወት ሶስት ቁጥር
አ ሶስት ቁጥር ላይ ኮከብ ዘጠኝ ሰማንያ አምስት ይመሰላል ብለው ደውለው ሶስት ቁጥር ላይ
እና እሺ፣ ችግር የለም።